ጤና ይስጥልኝ ሄሎ ቪዛ ኩለኝ ነው የባኮት እና የተጉዞ መረጃ ልስጦት።
ረስጥልን መስጥልኝ ደንበኛችን ሄሎ ሄሎ አይሰማም?
አሁን ይሰማል።
እሺ ደንበኛችን ምን አይነት የጉዞ መረጃ ንስጦት?
ያ እኔ የምፈልገው ኳታር ሄጄ ስራ መስራ- መስራት ነው የምፈልገው።
እሺ ደንበኛችን እ?
ስራ አግኝቷል? እዛ
እ?
ስራ አግኝቷል?
አላገኘውም።
እሺ ም፣ ፓስፖርት አሉት?
አ የታደሰ ፓስፖርት እ?
የታደሰ ፓስፖርት
አ እሺ እንደዛ ከሆነ መጀመሪያ አ እዛ ስራ ማግኘት ይኖርቦታል። ደንበኛችን አ ስራ የሚያገኙበትን website ልንገሮት።
አ እሺ አንዴ ያዙ።
እሺ
W W W እ
B A Y T
ቢ ኤ ዋይ ቲ አ dot com
እ
ስላሽ
እሺ ኢ ኤን
ኢ ኤን አ ስላሽ
እሺ
ኳታር
ኳታር ስላሽ
ስላሽ ጆፕስ
ጆብ